Hello?
Hello?
Hola, Antonio.
Buenas noches.
Hello?
Hello?
Samuel Melርዳ
አይ የሆነ ሚሴጅ ገብቶልኝ ነበረ።
እሺ፣
አ- አጠቃቀሙ እንዴት ነው? አልገባኝም ነበር።
እሺ። ቴሌሜን ጌም ነው። ጌሞቹን ሲጫወቱ ሽልማቶች አሉት። game ኡን ለመጠቀም ደግሞ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። መጀመሪያ
እሺ፣ አንድ ቁጥር ላይ ለመመዝገብ
እሺ፣ ሶስት ቁጥር ለመጫወት ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚል አለ መርጠው መጫወት። ጥያቄና መልስ በ coin ነው የሚል coin ለመግዛት ሁለት ቁጥር ላይ አለ። ጥያቄና መልስን በተከታታይ አስር ሲመልሱ ትኬት ይሰጡታል። እርስዎ ደግሞ በሚገባለት ትኬት የሚያሸልም ጨዋታ ድሎትን ይሞክራሉ። game ኦችን ይጫወታሉ። በድረገጽም ገብተው መጠቀም ይችላሉ።
እሺ።
ሌላ
hello፣ እየሰማሁ ነው።
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ላይ ብለው ይደውሉና ሙሉ መረጃ ይመጣል። ብዛት
ሰማንያ አምስት game ኡን አ፣
እሺ፣ እሺ ጌሙን ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላል።
Ah, sí, también te ayudaba.